Hello?
ሄሎ ሄሎ?
ሄሎ፣ አቤት አቤት።
አቤት፣ ሰላም ነው ሰላም እንዴት ነው?
አለን። ደህና ነህ?
አለን አለን።
አለን። ሰዎች ኬን እንትን ነው አይደለ?
አዎ ነው፣ ግን እ፣ በዛ ሰዓት ነው ከሰኞ እስከ አርብ ባለው ሰዓት ነው መደወል የሚቻለው።
Okay፣ እሺ፣ ችግር የለውም። ግን ስራ አዎ።
ምናምን ብዬ ነበር እ?
ስራ ስራ ፈልጌ ነው። አዳማ ዩኒቨርሲቲ ከተመረቅኩ የሁለት ዓመት ሞልቶኛል። ስራ አላገኘሁም።
Okay
አዎ፣ ስራ አላገኘሁም።
እሺ
ስለዚህ ያው ስራ ወደ እናንተ አካባቢ ካለ
እ፣ አዎ እሱን መረጃ እ፣ እኛ አናቅም።
እሺ፣ ወደዚህ መስመር የሚደውለው ከቺክን ጋር እየሰራ ከሆነ ደንበኛ ከሆንክ ቅሬታ ማቅረቢያ እ፣ መስመር ነው ይሄ።
እሺ፣
ስለዚህ እሱ እሱ መረጃ እ፣ በሌላ እ፣ በኢንተርኔት በጋዜጣ ነው የሚያወጡት።
እሺ፣ በዚህ መስመር ግን ከኢትዮ ቺክን ጋር የሚሰራ ከሆነ በእኛ ምርት እ፣ ዙሪያ ቅሬታ ካለ ነው እዚህ ጋር የምደውለው።
እሺ። በቃ አመሰግናለሁ። እንደሱ ከሆነ ማምጣት